hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮሽ ይጠብቅ።
እንዴት አረፈዳችሁ?
hello hello
hello ወይዬ፣ አይሰማም ድምፅሽ ትንሽ ራቅ አለብኝ።
ቆቅኛት የቺፕቺፕ አይደለ?
አዎ ስልክ ነው የምንለባው።
መልካም። ሩት እባላለሁኝ ከአባይ ቲቪ ነበር የደወልኩትኝ።
እሺ እ፣ marketing department ፈልጌ ነበረ።
OK እሺ እ፣ ስልክ ቁጥሮትን ይነግሩኛል ከዛ እንድትደውልለው ስላድርግ።
እሺ ዜሮ ዘጠኝ እሺ ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ ስምንት ስንት አሉኝ?
ሰላሳ ዘጠኝ ሀምሳ ስምንት ሀምሳ ስምንት ሀምሳ ሁለት ሀምሳ ሁለት ሰላሳ ሰላሳ
ሩት ሩት እሺ እሺ ሞይ እሺ ትደውልለታለች። እሺ እሺ እናመሰግናለን።
አመሰግናለሁ።
እሺ